ጤና ይስጥልኝ አሪፍ ቤት ሳምራዊት ነኝ። እባክዎ ምን ልርዳዎ?
ቅድም ጀምሮ እየጠበኩ ነው የገባ
ምን አሉን ደንበኛችን?
ያስገባሁት ነበር ስፖርት ላይ
እ ምን ነበረ case ኡ?
ቅድም ቅድም ደውዬ ጠይቄ ነበር ይገባል ጠብ
እሺ እ ባንክ ኦፍ አቢሲኒያ ነው አይደል ኬዙ? ሄላ ይሰማዎታል? ሄላ ደንበኛችን መስመር ላይ ያሉ ድምጾት ይቆራረጣል።
ከቴሬ ብር ወደ ሁሉ ስፖርት ነው።
በዚህ ቁጥር ነው?
አዎ በዚህ ቁጥር
እሺ መስመር ላይ ይጠብቁን።
እሺ
ደንበኛችን መስመር ላይ ያሉ አለው አለው መስመር ላይ ስለጠበቁን እናመሰግናለን። ሙሉ ስሞት ኪሮስ?
ኪሮስ ኃይሉ ኪሮስ ኃይሉ ይረዳ አዎ አዎ፣ ጉዳዩ ስለሚመለከተው አካል አስተላልፈንልዎታል።
እኮ እስከ መቼ እየጠበኩ እኔ ደግሞ አሁን ነው የፈለግኩት። ካልሰራ ለምን መጀመሪያ እዛው ቴሌ ብር ላይ አይቀርም እንዴ? ለምን ታስፈራላችሁ? ወደዛ
እ እኛ ስራችን ወደሚመለከተው አካል ማስተላለፍ ነው እና በተስተካከለ ሰዓት ነው ደውለን የምናሳውቆት።
እንዲህ መቼ ሆነ እንዴ? እና እኛ እየጠበቅን ላስቸኳይ ነገር ነው የፈለግነው።
አዎ ደንበኛችን ስላጋጠሙት ነገር በጣም ይቅርታ እንጠይቃለን። በተስተካከለ ሰዓት ግን ደውለን የምናሳውቆት ይሆናል።
እና ደግሞ አንድ አስተያየት አለኝ። እሺ አስተላልፍልኝ ይሄን ነገር ስሚ።
እሺ እንዴ ሳይሰራ ማለት ነው እ?
እሺ deposit ስንለው በቃ እዛው ወ- ወደ ሁሉ ስፖርቱ ማይግባ ካልሰራ አልሰራማ እንዴ? ሁሉ ስፖርት ላይ ካልመጣ ለምን ይጠፋል ከቴሌ ብራችን?
አዎ ደንበኛችን ልክ ኖት፣ ልክ ኖት፣ እንረዳለን። ግን በተስተካከለ ሰዓት ደውለን የምናሳውቆት ይሆናል።
መ- በዚህ እሺ በ- በሀያ አራ- እስከ ስንት ሰዓት እሺ ልጠብቅ? እሺ ቢያንስ እስከ ማታ ድረስ ይቆያል?
እ በዚህ ሰዓት ማለት አንችልም። እነሱ ባሳወቁን ሰዓት እኛ ደውለን የምናሳውቀው የእነሱን ስልክ እሺ ስጪኝ፣ እኔ ራሴ እደውልላቸዋለሁ። የእነሱን ስልክ በምን ላገኛቸው? እነሱን እኛ ነን የምናስተላልፍሉት። ጉዳዩትን ለእኛ ይነግሩናል። እኛ ደግሞ ለእነሱ ለሚመለከተው አካል የምናስተላልፍ ይሆናል። እነሱ አጣርተው ሲጨርሱ እኛ ደውለን እናሳውቆታለን።
እህ፣ እሺ የእነሱ መገኘ የላቸውም የሆነ አድራሻ ምናምን ስልክ በዚህ በኩል ነው የሚያገኙ፣ በእኛ በኩል ነው የሚያገኟቸው እነሱ።
እም? ምንም መገኘ የላቸውም ስልክ ምናምን በቃ ምንም እ፣
እ፣ ሌላ ሌላ ተጨማሪ መረዳዎት ነገር አለ?
ሊጠፋ ግን ሊወስዱት ግን አይችሉማ።
አዎ ተመላሽ ይሆናል በቅርቡ።
በቅርቡ ጭራሽ በቅርቡ እስከ ቀናት ይወስዳላ። ቀናትም ሊወስድ ይችላል አይታወቅማ።
አዎ በዚህ ቀን ማለት አንችልም።
አይ፣